નથી યાንቺን የራሱን ሁኔታ ሄሎ ጤና ይስጥልኝ። እንዴት አመሻሽ?
እግዚአብሔር ይመስገን።
ይመስገን ነው ደህና። የኤሽિયન ስታንዳፕ ኮሜዲ ለቦታ ሪዘርቭ ለማድረግ ነበር።
እሺ ስሞትም አልበል ሰለሞን እባላለሁ። ተባባሪ ማን?
ሰለሞን እባላለሁ።
ሰለሞን ማን?
አስፋው
አስፋው። ስልኮትን ይነግሩኛል?
ዜሮ ዘጠኝ አስራ አንድ እሺ ዘጠና ሶስት እሺ አርባ ስድስት
ይቅርታ ዜሮ ዘጠኝ አስራ አንድ ዘጠና ሶስት አርባ ስድስት ዘጠና አንድ እሺ እሺ ለአንድ ሰው ነው ለስንት ሰው ነው የፈለጉት?
ለአንድ ሰው ነው።
እሺ አስይዘናል። ነገ ከአስራ አንድ ሰዓት በፊት ቀድሞ ይገኙልን። አስራ ሁለት ሰዓት ላይ ይጀምራል።
አስራ ሁለት ሰዓት ላይ ሰው አስራ ሁለት ሰዓት ይጀምራል። የሚጀምርበት ሰዓት ነው።
እሺ ቦታው አሁን እንትን ላይ ነው ያየሁት። የት አክ- በየት ነው መምጣት ያለብኝ?
CMC ሚካኤል የት አካባቢ ነው እርሶ?
እኔ የምመጣው ካስኮ ነው።
CMC ሚካኤል አለ። ወደ CMC ከመገናኛ አልፎ እሺ CMC ሚካኤል ከሚካኤል ጎን ጋር economist association የሚል አለ። ድልድዩ ጋር ማለት ነው።
okay እሺ በቃ ወይ GPS እጠቀማለሁ። እሺ ና- እሺ እናመሰግናለን። መልካም ምሽት።
እሺ በውላችሁ አሜን።